ጤና ይስጥልን። Best Bet ረድኤት ነኝ የምንረዳው?
ያቀደመው ልጅ ነው ብር ዘግቶብኝ
ምን ነበረ?
withdraw request ኡ ሲያቀርብኝ በሌላ ቁጥር ገባ።
አዎ፣ በ voucher ነው ዊዝዶ ያደረግከው የነበረው። ከዛ voucher ኡን already ተጠቅመዋል።
አዎ፣
ምንድን ነው ጥያቄ ታዲያ?
አልገባማ ብሩ አልመጣልኝም።
ኮዱ የት ውስጥ እንደገባ ነው የማታውቀው?
አዎ
እሺ፣ ጠብቅ። hello
ዋች ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ሶስት ዜሮ ዜሮ አርባ ዘጠኝ ዜሮ ዜሮ ዘጠኝ ሰላሳ ዜሮ ዘጠኝ ዜሮ ዘጠኝ እ ሰላሳ ሶስት እ ዜሮ ዜሮ
ዜሮ
ዜሮ አርባ ዘጠኝ ወደዚህ ስልክ ነው የገባው።
እሺ እሺ